ጤና ይስጥልኝ አሪፍ ነኝ ማለቴ በምን ልርዳዎት
እንትን ወደ ቲክብር በአሪፍ ፔ አስገብቼ ነበር እና አልገባም። text ግን ገባልኝ።
እሺ ደንበኛችን ከምን account ዎት ነበር የተቀነሰው?
ሲቢኢ ብር
እሺ ስንት ብር ነው?
አስራ ስምንት ብር
መቶ ሀያ ስምንት ነው ያሉኝ።
አስራ ስምንት መቶ አስራ ስምንት እሺ ቴሌብር የሚጠቀሙበት ቁጥር አሁን የደወሉበት ነው።
አይ ይሄ ያው አስራ አምስት አስራ አምስት እሺ እ የተመዘገበበትን ስም ይንገሩኝ።
ደረጀ መሰለ
ደረጀ
መሰለ መሰለ። እሺ ደንበኛችን የሰጡን መረጃ መዝግበናል። አሁን በምንሰጡት ስልክ ቁጥር screenshot አንስተው የኛ የቴሌግራም account ላይ ላኩልን።
እሺ ቁጥሩን የያዙት ዜሮ ዘጠኝ ዘጠና ሁለት
እሺ
አስራ ሶስት
እሺ ዜሮ አንድ እሺ ሀምሳ አምስት
አይ እሺ በዚህ ቁጥር ይላኩልን። ሌላ ምረዳውስ ነገር አለ?
የለም እሺ ስለ ደውል እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት ያለዎትን አስተያየት ያስቀምጡልን። መልካም ምሽት።
አይ